ጤና ይስጥልኝ የቴስቴራ መረጃ ማዕከል በኩል የምንረዳው
የአየር ትኬት ፈልጌ ነበር።
ይቻላል። ከየት ወደ ነው የፈለጉት?
እ?
ከየት ወደ ነው የፈለጉት?
ከደንብ ደሎ አዲስ አበባ
እሺ፣ አንድ ደቂቃ እሺ፣ ለመቼ ነው የፈለጉት?
ለሐሙስ
እሺ፣ መምጫ ብቻ ነው የፈለጉት?
እ?
መመለሻ አይፈልጉም?
መሄጃ ብቻ ነው።
እሺ፣ እያየሁለት ነው። አንድ ደቂቃ ጠብቁኝ።
እም።
እሺ፣ ሐሙስ ላይ ያሉት ከደንቢ ዶሎ ወደ አዲስ አበባ ያሉ በረራዎች ሙሉ ናቸው።
ሙሉ ናቸው።
አዎ፣
ኦ፣ እሱን ፈልጌ ነበረ። እንግዲህ ምንም ማድረግ አይቻልም።
ቀን ቀየረ ዲሎት
አይ ያን ቀን ነበር የፈለኩት። በቃ እስኪ አጣ- አጣርቼ ደግሞ ሌላ ቦታ ልደውል እችላለሁ።
እሺ፣ እሺ፣ ደውሉልን።
እሺ፣ እሺ፣ አመሰግናለሁ።
ተደውሉልን። አመሰግናለን። መልካም ቀን።
እሺ፣ ለሁላችሁ